መዝሙር ዐሠርቱ ወተስዓቱ ይስማዕከ እግዚአብሔር በዕለተ ምንዳቤከ ስለ ሕዝቅያስ ተናግሮታል ሕዝቅያስ በመከራህ ጊዜ እግዚአብሔር ልመናህን ይስማህ ይሉታል ነቢያት ካህናት አንድም ራሱን አርቆ ይናገራል ዳዊት በመከራህ ቀን እግዚአብሔር ልመናህን ይስማህ ወይቁም ለከ ስሙ ለአምላከ ያዕቆብ የያዕቆብ ፈጣሪ ስሙ እንደ ዋስ እንደ ጠበቃ ሆኖ ይቁምልህ ወይፈኑ ለከ ረድኤተ እመቅደሱ ከሰማያዊት መቅደሱ ከምድራዊት መቅደሱ ያለ ረድኤቱን ይላክልህ አንድም በሰማያዊት መቅደሱ በምድራዊት መቅደሱ አድሮ ያለ እግዚአብሔር ረድኤቱን ይላክልህ ወእምጽዮን ይትወከፍከ ከሰማያዊት መቅደሱ ከምድራዊት መቅደሱ በሚገኝ አድሮ በሚኖር ረድኤቱ ይቀበልህ አንድም በሰማያዊት መቅደሱ በምድራዊት መቅደሱ አድሮ የሚኖር እግዚአብሔር ይቀበልህ ወይስክር ለከ ኩሎ መሥዋዕተከ መሥዋዕትህን ሁሉ ይቀበልልህ ወያጥልል ለከ ቁርባነከ መሥዋዕትህን ወዶ ይቀበልልህ ወርቅ ብር ከሰጠ እሸት ሥጋ የሰጠ ይወደዳልና ጸሎቱ ለጻድቅ ያጠልሎ ለምስዋዕ እንዲል የሀብከ እግዚአብሔር ዘከመ ልብከ እግዚአብሔር የልቡናህን ይስጥህ ምን ነው ልብማ ክፉውንስ በጎውንስ ያስብ የለምን ቢሉ ክፉውን ትቶ በጎውን ይስጥህ አንድም በዚያ ወራት ያለ በደዌ ነውና ክፋትን ያስብናል ያስብናል ወይፈጽም ኩሎ ስምረተከ ወደህ የለመንኸውን ሁሉ ይፈጽምልህ ወንትፈሳህ ባዕድ ሕይወትከ ይህ ተደርጎልህ እኛንም ደስ ይበለን አንድም ይህ የተደረገልህ እንደሆን ንትፌሳህ ደስ ይለናል ወነአቢ በስመ እግዚአብሔር አምላክነ በፈጣሪያችን በእግዚአብሔር ስም አምነን ከብረን ገነን እንኖራለን ይላሉ ነቢያት ካህናት ወይፈጽም ለከ እግዚአብሔር ኩሎ ስእለተከ እግዚአብሔር ልመናህን ሁሉ ይፈጽምልህ ይእዜ አእመርኩ ከመ አድኃኖ እግዚአብሔር ለመሲሁ ከነቢያት አንዱም አንዱ እያንዳንዱ እግዚአብሔር ቀብቶ ያነገሰው ሕዝቅያስን እንዳዳነው ዛሬ አወቅኩ ይላል። ወይሰጠዎ እምሰማይ መቅደሱ ከሰማያዊት መቅደሱ በተገኘ ረድኤቱ እንዲያድነው አወቅኩ። በኃይለ አድኅኖተ ይማኑ ወዳጆቹ አብርሃም ይስሐቅ ያዕቆብን በሚታደግበት በትርግናው በትርግናው ስልጣን ኃይል አንድም በየማነ ኃይለ አድኖቱ ትርግናውን በሚገልጽበት ስልጣኑ ኃይል እሙንቱሰ በአፍራስ ወሰረገላት ሰስራ አልያዘም የኋላውን ሲያይ የገባ ነው። እነ ሰናክሬም በፈረስ በሰረገላ መጥተው ነበር። ወንህነሰ ነአቢ በስመ እግዚአብሔር አምላክነ እኛ ግን በፈጣሪያችን በእግዚአብሔር ስም አምነን ከብረን ገነን እንኖራለን። እሙንቱሰ ተአቅፁ ወወድቁ እነሱ ግን ፈጽመው ጠፉ። ተአቅፁ በለኪሶን ወወድቁ በነነዌ አንድም ተአቅፁ በሥጋ ወወድቁ በነፍስ ጠፉ። ወንህነሰ ተንሳይነ ወረታይነ እኛ ግን ፈጽመን ጸናን። ተአቅፁ ብሎ ነበርና ተንሳይነ ወድቁ ብሎ ነበርና ረታይነ አለ ጠዋይኒ እይክል ረቲአ እንዲል እግዚኦ አድህኖ ለንጉሥ አቤቱ ንጉሥ ሕዝቅያስን አድነው። የትንቢት ነገር ከዚያ አዳነው ከዚህ አድነው አለ። አንድም ከዚያ እንደዳነ ሆኖ ይታየዋልና አድሃኖ አለ። ጊዜው ገና ነውና ከዚህ አድህኖ አለ። ወስምዓነ በዕለተ ንፄውዓከ እኛም እንዲህ ብለህ በለመንህ ጊዜ እንዲህ ብለን በለመንህ ጊዜ ልመናችንን ስማን ይላሉ ነቢያት ካህናት።